ጤና ይስጥልን ማሪባባ ጤና ይስጥልን ጤና ይስጥልን B ዘጠና ስምንቱ
ምን መኪና ስንት ተባለው ነው ምን መኪና ነው አባት D-4D ው B ዘጠና ስምንቱ አልኩሽ
D-4D በ pickup ነው
እ በ ኧረ double
ዲፎርዲ እኛ ያለን ሀይሉስ በ double ጋቢና ሁለት ሺ አስር እና ሁለት ሺ አስሩ B ሀምሳ ነው ታርጋው ያለን ሁለት እኮ B ሀምሳው እና B ሀምሳ ስድስትም አለ አ አዎ ሀምሳ ስድስቱ አስራ ሶስቱ ነው ከሱ በፊት ደግሞ እኮ አለ B ዘጠና ስምንት gray color አይጥማ
እኮ እሱኛ የለንም አባት አስራ ሶስቱ ስንት ነው? እሺ
አራት ነጥብ ስድስት
አስራ ሶስቱ
እንዴ አ- አ- ሁለት ሺ አስራ አምስት ነው የሚሉኝ አይጥማ color
አዎ
እሱኛ ያለን ስድስት ነጥብ አምስት
ስድስት ነጥብ አምስት አ ባንክ ሁለት ነጥብ ነው የሚወጣለት።
አረ አንድ ነጥብ አንድ ነጥብ አንድ ነጥብ አምስት ነው የሚወጣለት ባንክ አንድ ነጥብ አምስት እኮ እንትኑ ነው ለጨው እና ሁለት ሺህ አስሩ ነው አዎ እኮ ይሄም አንድ ነጥ- አንድ ሚሊዮን ነው አይደል የምንለው ማስታወቂያው ላይ አይደለም ሁለት ሚሊዮን ብር
ሁለት ሚሊዮን ነው የሚለው ግሬው አሁን ያልኩሽ ሁለት ሺህ አስራ አምስቱ ሄሎ ሄሎ